ሰላም ጤና ይስጥልኝ።
ስራ ፈልግ ነበረ።
ስራ ፈልገው ነበር? እሺ በምን ሙያ ነበር ስራ የፈለጉት?
በሴት ደግሞ ወይ waiter፣ reception ከሶስቱ አንዱ
reception?
chef፣ reception እና እሺ waiter ከሶስቱ waiter።
አንዱ ከተገኘ እ፣ በጣም ጥሩ። እሺ የት አካባቢ ነው እርስዎ የሚኖሩት?
እኔ ጉ- እንትን የተባበሩት አካባቢ የት የት? ይቅርታ ተቆራረጠ።
የተባበሩት የተባበሩት አ፣
ይቅርታ እንደ ጻፍኩት ስለሆነ ነው። በጣም ጥሩ። ምን ያህል ልምድ አሉት በእነዚህ ስራዎች?
እ፣ waiter ሁለት አመት እሺ እንትን ሼፍ ወረቀቱም አለኝ።
ሼፍ ወረቀቱም አሉት?
አ፣ reception ም እንደዛ
እሺ በጣም ጥሩ። እሺ እድሜው ስንት ነው?
እድሜ ሀያ ሶስት ሀያ ስንት?
ሀያ ሶስት ሀያ ሶስት ስሙን ማን አ- ልበል? ይቅርታ እስካሁን አልጠየቁት።
አ- አዲስ አዲስ hello፣
አቤት አዲስ አዲስ አዲስ የአባት ስም ማን ልበል?
ወንድም ሁነኝ ወንድሙ ነኝ።
አ፣
ወንድሙ ነኝ። እሺ እሺ አዲስ፣ አሁን እኛ ጋር ሙሉ ለሙሉ የጉዳይ አባል ለመሆን እ፣ አንድ አፍታ ቢሮአችን መጥተው መመዝገብ ይኖርቦታል። እ፣ የት እኛ- ነው ቢሮ ቢሮአችን ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ትንሽ ዝቅ ብሎ ነው የሚገኘው እና orientation እና ምዝገባ የምንጀምረው ማክሰኞ እና ሐሙስ ሁለት ሰዓት ተኩል ጠዋት ነው። ስለዚህ አንድ አፍታ ሁለት ሰዓት ተኩል መጥተው በእነሱ ቀኖች ሙሉ ለሙሉ እንመዘግቦታለን።
እሺ ስለዚህ ለመች ለያዙት
ማክሰኞ ለማክሰኞ። እሺ አ- በጣም ጥሩ። በስልክ ነው የሚገኙት ወይ ሌላ ሊያዝ?
በዚህም ይገኛል ችግር የለም ሌላም ጓደኛ ያለች እንደኔ ተመሳሳይ የምትፈልግ ተመሳሳይ የምትፈልጋለች። በቃ ወይ እሷ አዎ።
አብራሽ ትምጣ ወይ እሷ ትደውልልን።
በቃ አብረን እንመጣለን እሺ እሺ፣ መልካም እናመሰግናለን። መልካም ቀን። ጉዳይ ስለደወሉ እናመሰግናለን።
እሺ እሺ እሺ፣ ቻው